አቤት ሰላም ጤና ይስጥልኝ። ቴሌቪዥን
coin ገብቼ ነበር። ጨዋታ በ coin ኡ አልከፈተኝም።
ጥያቄና መልሶችን መጫወት ነው።
እ? ሀሎ በ coin ኡ ጥያቄና መልሶችን መጫወት ነው።
እኮ እኮ አልከፍታልኝ እኮ
ምን አሉ?
እኮ አልጫው- አላጫውታልኝ አልከፍታልኝ።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ I mean ሶስት ቁጥር ላይ እ፣ እድሉን ይሞክሩና ጥያቄ እናመልሳለን። እድሉን ይሞክሩ በትኬት ብቻ ነው። አሁን እርሶ የሚጫወቱት በገባሎት ትኬት እ።
እ፣ ባገኙት coin ጥያቄና መልሶችን ይጫወቱ።
እኮ እሺ አሁን እኮ አልጀምራልኝ እኮ ለዚህ ነው የደወልኩልሽ።
እ፣ እኮ አሁን በ coin ኡ መጫወት የሚችሉት ጥያቄና መልሱን ነው።
እኮ እሺ በቃ
ስድስት አይነት ካታጎሪዎች ይሰጡታል። ከስድስቱ መርጠው ይጫወቱ።
እሺ
እሺ